ሞጣፋ
ሄሎ
ደህና ስጥልን።
አብረስትሩ ሰላም ነህ? ማሊባባ ነው። እ እንትን ፈልገን ነበረ መኪና ቢስ ወይም ያሪስ የባንክ ያለበት እንፈልግ ነበረ።
እኮ ከባንክ ጋር እናያይዝለታለን።
ገና ማያያዝ ነው የምትሰሩት ስራ ወይስ የተያያዘ አለ?
እናያይዝለታለን።
ከዛ ነው። እሺ እሺ።
መያዝን መያዝ